ስለጠላችሁ እንደምትችል እንዴት አመሹ? እግዚአብሔር ይመስገን።
ለመመዝገብ እዚህ ላይ ነው።
አዎ ልመዝግቡ።
መስፈርቱ ስንት ነው? መ- መስፈርቱ ምንድን ነው?
መስፈርት ምንም አይነት መስፈርት የለንም። ፍላጎትና ፍላጎት ብቻ ነው።
ትምህርት ደረጃ
ትምህርት ደረጃ አያስፈልገውም።
እሺ፣ ክፍያ ስንት ነው?
ስሞትን ማን ልበል ይቅርታ።
ሙከረም እባላለሁ። Hello፣
Hello ሙከረም ስልክ ሙከረም ይባ- ይነግሩኛል። ስልክ እ?
ቁጥር data እየመዘገብኩ ዘጠኝ- ነው ስልክ።
ዜሮ ዘጠኝ አስር እሺ
ዜሮ ሶስት ሰማንያ ሁለት ሀምሳ አራት ዜሮ ሶስት
ሰማንያ ሁለት ሀምሳ አራት
ማስታወቂያው ምን ላይ ነው ያዩት?
አሁን ወላይ አይች ነው አሁን ደው ትንሽ
እሺ በኦንላይን ነው በአካል ነው ማንበብ የሚፈልጉት?
ቦላይ ቦላይ
ኦንላይን።
አዎ
እሺ በኦንላይን ከሆነ class ኡ የሶስት ወር class ነው። በሶስት ተከታታይ ቀናቶች ኮሜዲያን ሸቱ የሚያስተምረውን ቪዲዮ ሊ- በ link እኛ እንልካለን።
አዎ
Hello
እሺ እሺ hello
Hello
Hello ይሰማል ይሰማል?
አዎ እሺ አሁን ይሰማል ነው። በኦንላይን ከሆነ ለሶስት ተከታታይ ቀናቶች ኮሜዲያን ሸቱ የሚያስተምረውን የቪዲዮ link እኛ እንልካለን።
አዎ
ቪዲዮ የሚያገለግለው እርስዎ ማ- ማየት ከጀመሩበት ለሀያ አራት ሰዓት ብቻ ነው።
እሺ እሺ ጥያቄ ካለው በኮሜዲያን ሸቱ ጋር የ Google meeting ይኖራል ማለት ነው።
እሺ ክፍያው ስንት ነው?
ያከፋፈል ሁኔታ በ credit hour ነው የምናስተምረው። አንድ credit hour ሰ- ሀ- አንድ credit hour ሰባት መቶ ሀምሳ ነው። ሀያ credit hour ሰባት መቶ ሀምሳ በሀያ credit hour አስራ አምስት ሺ ነው ክፍያችን ማለት ነው። ነገር ግን እስከ የካቲት ሀያ አምስት በፊት ከተመዘገቡ ሰላሳ አራት percent discount አለ። ይሄ ማለት ሀያ አራት credit hour ሀያ credit hour በአምስት መቶ አስር ሺ ክፍያው ማለት ነው።
እሺ እሺ
ልመዝግቦት?
አዎ
እሺ እመዘግቦታለሁ። Text አደርጋለሁ account።
እሺ
ሌላ ጥያቄ አለዎት?
ሙሉ ሙሉን ነው የማስገባው? ስንት ነው?
ሙሉ ክፍያ ነው የምንቀበለው አስር ሺ
እሺ
እሺ ስለደወሉ እናመሰግናለን። ሰላም ደሩ።
እሺ